hello hello ከ Afriwork ነበረ የምደውለው።
እሺ እሺ approve ተደርጎለታል። እሺ ከዚህ በኋላ አዳም።
post ማድረግ ይችላል። አዎ okay ስለዚህ ይሄኛውም አሁን ያልኩ እንትን ያልኩትን ተፖስቷል ማለት ነው
አይ approve ሳይደረግ እኮ post ማድረግ አይችሉም።
okay ስለዚህ አሁን መፖሰት እችላለሁ አዎ post ማድረግ ይችላሉ።
እሺ እዛው Afri bot ውስጥ ገብቼ ማለት ነው አዎ
እሺ thank you እሺ የሚያስቸግረውት ነገር ካለ ይደውሉልን።
እደውላለሁ እሺ እሺ መልካም ቀን።